ሄሎ።
አቤት።
ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን። ምን ልርዳዎት?
አጠቃቀሙን አላውቅበትም ነበረ። ይህንን አጠቃቀም እንዴት እንደጠቃ እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ።
እሺ፣ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። ከዛ ከሁለቱ የፈለጉትን መርጦ መጫወት ይችላሉ። ጥያቄና መልስ በኮይን ነው የሚጫወቱት፣ መልስ መስጠት ነው። የእድል ጨዋታን ደግሞ በመጫን ብቻ ነው የሚጠቀሙት። በተደጋጋሚ ትኬት ደንበኛ ሲሆኑ ይሰጡታል።
እሺ፣ ሰባት ቁጥር ላይ ቋንቋ ይምረጡ፣ ግልጽ እንዲሆንለት።
እሺ፣ እሺ፣ እሺ፣ መልካም ጊዜ ይሆንለት። መልካም እድል።
እሺ። ለእናንተም ይሆንላችሁ።
እሺ፣ እሺ።